ሄሎ ጤና ይስጥልኝ። ሆፕ ኢንተርመንት ንዱ ነኝ። የምንረዳው
ብር ይስማላ የቆረጠብኝ
ይህን አገልግሎት መጠቀም ጀመሩ በኋላ ነው የቆረጡቦት?
አዎ
እሺ፣ ከመቼ ጀምሮ ነው?
ስሟላ ነው የሚወስድብኝ። እኔ እንዴት እንደሆነ እንጃ።
እኮ ሌላ አጭር ኮዶች ኦኬ ብለው የላኩት ቴክስቶች ይኖሩ ይሆን?
አይ አይኖርም። ይኸው ሳሆን አያርም።
እሺ፣ የሲስተም ችግር ሊሆን ስለሚችል ሪፖርት እናደርጋለን። ይቅርታ ደንበኛችን ስሞትም አልበል
ደረጀ ነው።
በዚህ ቁጥር ነው።
አዎ
እሺ፣ እሺ፣ ተደውሎ ሰግነ መልካም ቀን።
አቋረጥ አይቻልም።
አገልግሎቱን ለማቋረጥ ዘጠና ሁለት ስልሳ ሁለት ላይ በመደወል ሶስት ቁጥርን ይጫኑ።
ለሁለት ሁለት ላይ በመደወል ሶስት ቁጥርን ይጫኑ።
እሺ
እሺ።